hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሰላም ደሳለኝ ከችፕችፕ ነበር የምንደውለው።
እሺ ዛሬ ቲሸርት አልተረከቡም እና ነገ እንልክሎት ነበር። ነገ መረከብ ይችላሉ?
አዎ ይቻላል። አልመጡም እኮ ዛሬ።
okay አዎ store ላይ ስላልነበር ነው። ነገ መረከብ ይችላሉ አይደለ?
እችላለሁ። size ኡን እ፣ እንትን ብለዋል።
size ኡ እዚህ ጋር በተቀመጠው ነው የሚመጣው አይደለ? እርስዎ በሞሉት ሎ- እ፣ size አላስሞላኝም ነበረ ግን ከትላንት ትላንትና መሰለኝ ደውሎልኝ ነግሬው ነበር ሁለት large እና
አዎ።
እኔ already large ነው የምፈልገው። ሌሎቹን ደግሞ ስጠይቃቸው large እና ሁለት medium ነው የሚፈልጉት።
ሁለት medium እና ሁለት large።
አዎ እንደዛ ነው እና ግን ችግር small ነው የለም።
አለኝ። ዛሬ ደግሞ ደውሎ
okay ስለዚህ ለነገ እንዲመጣሉት የፈለጉት ማንኛው ነው? ሁለት medium እና ሁለት large።
ሁለት large፣ ሁለት medium በቃ እሺ። location የት ነው ይቀጣ።
ካዛንቺስ already ዛሬ ሞልቻለሁ።
እሺ እሺ ይመጣል። እሺ ነገ ግን ይመጣል አይደል?
አዎ ነገ ይመጣሉታል። መልካም ምሽት።
እሺ